ጉዳይ ምን ነበር?
ይስጥልኝ የኔ እናት የሆነ እንትን ካርድ business card ነገር አግኝቼ ነው በሱ ነው የደወልኩላችሁ። እና electrician ማግኘት ይቻላል እንዴ?
እችላለሁ እ?
ይቻላል።
እንዴት ነው ማግኘት የሚቻለው? አሁን እኛ ባልደራስ ሰፈር ነን ባልደራስ ኮንዶሚኒየም ነው።
እ ይርቃል አይ እ?
እዛው አካባቢ ያለ ባለሙያ ነው የምንፈልገው ለኤሌክትሪክ።
OK እ፣ ታዲያ ስልኩን ማግኘት እችላለሁ? እዛው አካባቢ ያለ ባለሙያ ያላችሁ?
አለና
እሺ ስልኩን text ታደርጊልኛለሽ?
እሺ ስምዎት ማነው
ስሜ ጽዮን አለማየሁ ይባላለሁ። ጽዮን አለማየሁ
business card ላይ agent code ይላል።
እ እ business card ላይ agent code ይላል። እሱን አይተህ ይነግሩኛል።
ምን አልሽኝ እናት? እኔ ምንም አይሰማኝም። ያለሁበት ይሁን ያለሽበት እንጂ።
እሺ ልደውል ነው ሲሆን እሺ አዎ፣ እሺ እሺ